ታዘዘ።
ሄሎ፣ ወዬ
መቼ ነሽ?
ወዬ አዎ መሲ መቼ ነኝ።
ነሽ? እ፣ መቼ የሆነ ሁለት ኦርደር አለና አስራ ስምንት ድረስ ዝናብ እየዘነበ አልተጨመረም፣ ስትሄጂ?
ግን ተጨምሯል።
ዝናብ ቲምደሮቻችን ናቸው የሚያስፈሩት። አቤል አኮ አይ ታስ አንተም ብሏል ተጨምሯል። እዚህ እርግጠኛ እሺ፣ እጠይቃለሁ።
አዎ፣ ኦርደር እግዚአብሔርን- ነበር እሱ ንገረኝ።
እሺ አስራ ሶስት ሰባ አራት እና
አስራ ሶስት ሰባ አራት እና አስራ ዘጠኝ አስራ አራት አስራ አራት ዜሮ ዘጠኝ
አስራ አራት ዜሮ ዘጠኝ አስራ ሶስት ሰባ አራት እና አስራ ዜሮ ዘጠኝ እሺ ይሄን አድርገን።
እሺ አቤል እሺ እሺ እሺ